ይስጥልኝ። ለጊዜ ጸጋዬ ባኩ ነኝ። መረጃ ልስጠው።
ሄሎ ጤና ይስጥልኝ።
ስለ ኢትዮጵያ ገነት ላሞት ነበረ እሺ ምን አይነት እና እ?
ምን አይነት መረጃ ልስጠው ደንበኛችን?
አይ ስለ ሀገራችን ጉዳይ
ምን አሉኝ?
ሰ- ስለ ሀገራችን ጉዳይ ጠንቀ- ጠንቅላ ለማወቅ ነበር።
ምን ለማወቅ አሉኝ? ይቅርታ ደንበኛችን
እሺ
ምን አሉኝ?